ስለምን መረጃ ልስጦ
ይህም ተቋርጦ ነበረ ነው ሌላ
እሺ እኔ ጋር አልነበረም የደወሉት
በ work visa ካናዳ website ኡን እየነገረ ነበር ተቋርጦ transfer ላድርግልዎት አንዴ መስመር ላይ ጠብቁኝ እሺ
ሄሎ
አቤት ይሰማል
ሰማ
እና የተጉዞ መረጃ ንስቶ
ካናዳ ወርክ ቪዛ ነበረ ነገረች ነበረ ተቋርጦ ነው የቱ ጋር ደርሳችኋል ምን ላይ ደርሳችኋል ዶክ ዶክ ላይ ነው ያቆምን እሺ ደንበኛችን አሁን apply ለማድረግ ነው
ማለት ነው
ኬላ
አቤት በስልክ ይዘዋል ወይስ laptop? apply ለማድረግ ነው አሁን?
አዎ apply ለማድረግ ነው፣ ግን ያለውበት አካባቢ በተመረጡ ቦታዎች ነው ያለ የተሰራው እና website ኦችን እየነገረችን ነበር ያቆ
እሺ ቆይ አንዴ መስመር ላይ ቆዩ።